ጤና ስለሚስት ቤት ጣልሽባኩምልካ
ሰላም ያሬድ ነኝ። አሁን ደውዬልሽ ነበር። የኔ ዲስክ ላክልኝ ብለው አልመለሱልኝም።
እሺ ትራንስፈር አድርግሎላን ከሆኑ መስመር ላይ ጠብቆኝ። ጤናስልን ቤት ቤት ዲቦራ ነኝ። እባክዎ የምልወደው
ቤት- እንትን ቤ- ቤቲንግ ዊኒንግ ያደረገ ነበረ። ወደ መቁረጫው አልገባም ብሩ። የኔ ዲስክ ላክልኝ ተብዬ ነበር። ልክ መልስ የለም።
ዊን አድርጎ አካውንት ላይ አልደመረልህም።
ያ ካሽ ዊኒንግ ንገረኝ እስኪቱን።
ዊኒንጉም አ- ቲኬቱ አለች ግን እዛው ነው አያወጣም።
እሺ ካሸር ኮዱ ንገረኝ የትኬቱን።
አስራ ሶስት እሺ ሰባ ስምንት እህ ሰላሳ አንድ ሰማንያ ዘጠኝ ከ winning ኧ ጎን የቀይ ምልክት አለችው። እሱ አዎ ጋር ጥቂት በቃ እሺ፣ ትንሽ ጠብቀን። እሺ እሺ፣ ከየት ነው ከየት shop ነው።
አሰበ ተፈሪ ቴሌ ቴሌ አካባቢ ያሬ ማን ልበል አንተ ያሪፍ ነው እንዴ?
አዎ፣ እሺ በቃ check አድርገን እ፣ እንትን ልከላለሁ፣ ጥፍላለሁ ቴሌግራም ላይ እሺ፣ ጻፊ እሺ ያሬድ እሺ፣ እሺ።